અવશ્ય હેરો નિશ્ચય
એના તો કદી નવરો ના ભરે ቤት ላይ አንድ ስልክ ቁጥር ተሳስቶብን ሌላ ሰው ጋር ልከን ምን ብለን ማለት ነው።
ስሌ ብር ነው አዎ አይደለም በሰሪ ብር እና
ኦኬ እኛ
በሳንቲም እህ
በሳንቲም ነበር አውቀ ነው እሺ አንድ ቁጥር ተሳስተን ሌላ ሰው ጋር ገባበት ቴሌ ብሮች ጋር ደውላ ስልኩ የተጠቀምበት ስልክ እንትን ይላል ቴሌ ብር ተጠቀምበታል?
ስልኩ አይሰራም ገባሽ የሰውየው
እና ሁሌ እነሱ ስንደውላቸው እናንተ ጋር ደውሉ ይላሉ እናንተ ጋር እንደውል እነሱ ጋር ደውሉ ይላሉ። እኛ ግራ እኛ ገባው እኛ እኮ ምንም ማድረግ አንችልም አባቴ። እነሱ ባለቤት ከሌለው አይተው ወደ እናንተ ማስተላለፍ ይችላሉ። ግን አሁን ከኛ side ያለው ብሩ already ወጥቷል። በነ ከእነሱ ጋር ነው ያለው አጂ transaction ማለት አሁን ደግሞ ሳንቲም ደውዬ ነበር ምን እንዳለች ንገረኝ ነው። እሺ
ከቤት ቤት ያው የወጣበትን እንትን ይላኩልኛል ማለት በምር ነው የምትላላት አዎ
ቆይ እስኪ አንዴ ጠብቀኝ። እሺ
ምን አለሽ ወለዛ አስከር ሌላ ነገር ውስጥ ነው ይህ ቤት ቢግባር ሀገር ውስጥ ነው ወጣው
እ? እ? ምናምን ምናምን አለች። የለም የለም ይለው እ፣ እዚህ ማለት ጠይቄ ነበርና አለቃዬን ከዚህ መጽሐፍ እንደዚህ አይነት ወረቀት የለም። ራሳቸው እ፣ ሳንቲምቶች እና ቴሌብሮች ናቸው መጨረስ ያለባቸው ብሏል።
በቃ የኛ ብር እንደዚህ በቃ እያለ ቀረ ማለት ነው።
አይደለም አባቴ ተሳስተን እኮ ነው አይደል?
እና አንቺ ልክ ነሽ እኮ አንቺ ምንም ማለት ማይሳሳለን እነሱ ይሳሳት አይ እዛ ስደውል እንደዚህ ይሉኛል፣ እዛ አዎ ስደውል እንደዚህ ገባኝ።
ይሉኛል።
ግን አሁን እኛ እዚህ ጋር ምንም ማድረግ አንችልም ነው እኮ ይህ ነገሩ።
ቤት ከዚህ አገር መጥፋት ነው አይ አሁን ይኸውልሽ ከበፊት ስለሆነ እኮ ጨዋታው እናንተ ጋር ነው ማለት ነው ያለው ገባሽ አይደል?
ብሩ እኮ ግን ገብቷል። ይኸውልህ ወደዛ ወደ ላክበት ቁጥር ከኛ ወጥቶ ገብቷል። ይህንን ያለው ደግሞ ትራንዛክሽን አሁን ያለው ቴሌ ብሮች ጋር ነው። እነሱ ሰላሳ ምታወቅ ሀምሳ አምስት ላይ ስላልፈለጉ ነው የገባው ጠይቃት ሰላሳ ዜሮ ዘጠኝ ስንት ላይ ነው? በአንድ ቁጥር ነው እኮ የተሳሳትኩት ታውቂያለሽ አይደል?
እስኪ ቤት ቁጥርህን ንገረኝ።
ሰላሳ እ ሰላሳ አምሳ አምስት ስልሳ ሶስት ሰባ ስድስት ስልሳ ሶስት ሰባ ስድስት ስልሳ ሶስት ሰባ ስድስት አዎ።
የቤት ቤት ቁጥር ነው አይደል? ይሄ ይሄ ይሄ የራሴ ነው አይደለም የላኩበት የቤት ቤት ደግሞ- ቁጥርህን ንገረኝ። የቤት ቤት እኮ እሱ ነው ይሄ አሁን የነገርኩሽ
በት- እስኪ ድጋሚ ንገረኝ አንዴ።
ሰላሳ ሀምሳ አምስት ሰላሳ ሀምሳ አምስት ስልሳ ሶስት ሰባ ስድስት ስልሳ ሶስት ሰባ ስድስት ሰባ ስድስት
የላኩት ደግሞ ስልሳ ሁለት አድርገው ነው የላኩት
ቆይ እስኪ አንዴ
አንድ- አንድ ቁጥር ስልሳ ሁለት አድርገን ነው የላክነው ወደዛ ስንት ደግሞ ብር ነበረ? ስንት ብር ነበረ?
ስምንት ስምንት ሺህ ስምንት ሺህ አዎ መቼ ነበር?
ትናንት ወዲያ ወደ ስልሳ ከምናምን አካባቢ
okay ቆይ እስኪ አንዴ እሺ።
ይህንን ብር ካስመለሽ እኔና አንቺ ይበቃል
አይ እኔ እኮ ብችልና ብተባበረ ደስ ይለኛል አባቴ፣ ግን ምንም ማድረግ ስለማልችል ነው።
እስቲ ሞክሪ ሞክሪ
ዜሮ ዘጠኝ ሰላሳ ሀምሳ አምስት ስልሳ ሁለት ሰባ ስድስት ላይ ነው የገባው።
አዎ፣ አንድ ቁጥር እስቲ ማለት ነው
እስኪ በእናትህ አናግራቸው ድጋሚ ቴሌ ብሮችን።
እነሱ ጋር ነው የገባው አዎ ቴሌቪዥን ወደ ቴሌቪዥን ቢሆን ነው መፍትሄ የሚሰጣቸው ምን እንዳሉ ታውቂያለሽ እሺ ከቴሌብር ወደ ቴሌብር ነው የኖረው መፍትሄ ይሰጣችሁ ነበር አሉ እሺ እራሳ- እራሳቸውን አናግራቸው ምናምን ይላል። ኤግዚቢሽን በቃ አናግራቸው ነው እኮ የሚሉት እኮ አይደለም?
wow ማለት እኛ ጋር ደግሞ እንዳልኩ ነው። እስኪ ብቻ ቆይ ምናልባት እንትን መለ ሌላ መፍትሄ ካገኘሁኝ መቼ እደውላለሁ
ታች እኮ ደውዪ።
ልጠይቅና ቁጥሩ ደውዪ በቃ በሰላሳ ደውዪልኝ እንጂ በዛኛው በዚህኛው በሰማንያ ሁለቱ አይደለ
አዎ፣ እዛ በተበላው አይደለም ሰላሳ ስልሳ ሶስት ሰላሳ እሺ ስልሳ ሶስቱ የኔ ነው ብለህ ደውዪልኝ እሺ?
እሺ እሺ